ሄሎ አቤት Hello ሰላም ነው?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። የሆነ እንትን አይቼ ነበር ለአንድ ሳምንት የሚቆይ ስልጠና ስልጠና አዎ አዎ አራት ኮርሶች ናቸው ያሉት content editing፣ marketing እና በጎ አድራጎት። የትኛውን ነው አዎ።
መማር የፈለጉት?
እኔ content
እሺ ኮንተንት
ኮንተንት ያው ኮንተንት ስትራቴጂ ነው የምትማሩት። እንዴት content እንፍጠር ወይም ያለንን idea እንዴት develop እናድርግ፣ በምን አይነት መልኩ እንስራ ቪዲዮዎችን የሚለውን content strategy ነው የምትማሩት። ከኮሜዲያን እሸቱ ጋር ለአንድ ሳምንት ነው ኮርሱ። በአካልና በኦንላይን ነው ያለው። በአካል ከሰኞ እስከ ቅዳሜ ከአስር ሰዓት እስከ አንድ ተኩል ነው ክላሱ።
ከአስር ሰዓት እስከ አንድ ተኩል አዎ ከአስር ሰዓት እስከ አንድ ተኩል ከሰኞ እሺ።
እስከ ቅዳሜ።
የት ነው?
እ፣ ቦታው ሀያት ተስፉ ሲኒማ ቀኑን እናሳውቃለን፣ በቅርብ እናሳውቃለን። የሚጀምርበትን ቀን ቦታም ከተቀየረም እናሳውቃቸው ይሆናል። አሁን ገቢው ያው ተመዝግበው ክፍያውን መክፈል ይችላሉ። ክፍያው አስር ሺህ ብር ነው ለአንድ ኮርስ።
ለአንዱ ለእንትኑ ብቻ አስር ሺህ ብር።
አዎ
እሺ እሺ። ስሞት ማን ልበል
የእኔ ዮሐንስ ነው።
እሺ። ዮሐንስ ማ
ዮሐንስ ፍሬ ሰንበት
እሺ። በአካልም በኦንላይን ነው መማር የፈለጉት?
ያው በአካል ሩቅ ነው እዛ ሀያት ድረስ
እሺ። ያው በ- በኦንላይን ከሆነ ቪዲዮ ነው የሚላክላችሁ። በአካል የሚማሩት ቪዲዮ ተቀርጾ ይላክላችሁና በየቀኑ ለሁለት ሰዓት ወይ ለሶስት ሰዓት live meeting ይኖራቸዋል። Zoom meeting ቪዲዮን ትንተና ያደርግላቸዋል። ከዛ ጥያቄዎችንም ካለ ብሩ እያነሳችሁ ግን መወያየት አልበዛም ትችላላችሁ። እ እ ብሩ አልበዛም ግን አስር ሺህ ብር በጣም እ፣ በዛ
አሁን ላይ ያለው price ይሄ ነው። እንግዲህ discount ካለ እናሳውቃለን ወደፊት።
እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
በቃ